hello ጤና ይስጥልኝ ቡክ ቤት
እንዳልሽኝ አድርጌውም እምቢ አለኝ እኮ ምንድን ነበር
betting account ለመክፈት
በዚህ ቤት account ለመክፈት እሺ ምንድን ነበር ምንድን ነው ያለ
register ብዬ እንዳልሽኝ አድርጌው password ኡን አንዱን A capital capital አድርጌው
okay እሺ
ድጋሚ አሁንም ስሞል አድርጌው
እሺ
ከዛ አስታት መንሰላል ሳደርግበት አይከፍትም
እኮ አጠቃላይ ስንት መሆን አለባቸው? ስምንት መሆን አለባቸው ወይም ከዛ በላይ
ስምንት ስንት ፓስወርዱን ነው አዎ
ፓስወርዱን በቁጥር ስምንት አባርጌ ስምንት ወይም ከዛ በላይ መሆን አለባቸው።
ቁጥሮቹ አዎ
አረኩኝ እኮ ስምንት ናቸው ሲ- ስትቆጥራቸው።
አዎ
እሺ አንድ capital letter small letter እና ቁጥር አድርገሃል።
ቁጥር መጨረሻ ላይ
አይ ቁጥር መኖር አለበት።
መጨረሻ ላይ አዎ አንድ ላይ ቁጥር መኖር አለበት። capital letter small letter ታደርግና special character ከዛ ቁጥር ታደርግ አድርገህ አጠቃላይ ስምንት መሆን አለባቸው። ቁጥሮቹን መጀመሪያ ነው ታደርጋለህ።
መጀመሪያ ቁጥሮቹን አይደለም ማድረገው ቁጥሮችን capital letter ታደርጋለህ።
capital letter መጀመሪያ አዎ ከዛ small letter ከዛ special character ከዛ ቁጥር አድርገህ ሞክረው።
እሺ አጠቃላይ ስምንት መሆን